ሄሎ ጤና ይስጥልን በሽት ቤት
አሁን ስትልኝ እንግዲህ ካሰርኮ ነገር ስይልኝ እሺ ንገረኝ ንገረኝ
እሺ አስራ ሁለት ዘጠና ሁለት
አስራ ሁለት ዘጠና ሁለት
ሀምሳ ሶስት ዘጠና አንድ ሀምሳ ሶስት ዘጠና አንድ አዎ
በቃ update ሆኗል። እሺ የቀሩ ጨዋታዎች አሉ፣ እነሱን ጠብቃቸው።
እሺ ሌላ ደግሞ ያዝልኝ አስራ ሁለት ዘጠና አንድ አስራ ሁለት ዘጠና አንድ ሰላሳ ዘጠና አንድ
ሰላሳ ዘጠና አንድ አዎ
እሺ ይህም update ሆኗል። የቀሩ ጨዋታዎች አሉ፣ ጠብቅ።
ከመተማ ነው የምደውልህ። ሌላ ደግሞ ያዝልኝ በዚህ ኔትወርክ ስለሌለ አስራ ሁለት ስልሳ ሰባት አስራ ሁለት ስልሳ ሰባት ሰባ አራት አርባ ዘጠኝ ሰባ አራት አርባ ዘጠኝ እሺ ሌላ
እሺ አስራ ሁለት ዘጠና አንድ አስራ ሁለት ዘጠና አንድ ሀምሳ ሁለት ሀያ ሀምሳ ሁለት ሀያ
ሀያ ሁለት
እሺ ሌላ
ያልወደቀም
ወድቋል። አንዳንድ ሁለቱ የነገርከኝ በአንድ በአንድ team ወድቆብሃል።
እሺ ይኸኛውን እሺ አስራ ሁለት ዘጠና አንድ አስራ ሁለት ዘጠና አንድ
ሀምሳ ሶስት ሀምሳ አንድ
እሺ ሌላ አለ?
ይሄ አንድ አለኝ የመጨረሻ ይሄ ወድቋል አልወደቀም ይሄም ወድቋል በአስቶን ቪላ በአንድ ብቻ አ
ተው ኮፒ ነው መሰለኝ እሺ በቃ thank you እሺ አብሮ ችግር የለም።